Israel ની પક્કમ લખજો. Hello ጤና ይስጥልኝ አብሮ ይዘልኛል።
እግዚአብሔር ይመስገን።
ከሲቪ ብር አስተላለፌ ዲፖዚት አላረግ አልመጣልኝም።
እ እሺ አንዴ የቤት ቤት ቁጥርህን ንገረኝና ቼክ ላድርግልህ።
ሀያ አንድ ሰላሳ አምስት አንዴ እሺ ሀያ አንድ ሰላሳ አምስት ሄሎ
ሰማንያ ስምንት ሀያ አራት ሰማንያ ስምንት ሀያ አራት ስንት ብር ነው?
ሁለት መቶ አስር ብር እሺ ሁለት መቶ አስር አ
መቼ ነበር withdraw ያደረከው?
አዎ
deposit ነው አይደለ?
አ የ deposit message ኡ አለ?
አ ከባንክ የተላከልህን እሱን ቴሌግራም ላይ ላክልን እሺ።